ጤና ይስጥልን ዋሽንግተን ዲሲ ነው ማዕከል።
Hello አቤት። Hello Hello አቤት።
Brain CT scan without contrast ፈልገን ነበር።
እሺ
ስንት ነው ዋጋው? በዛው ለታካሚ ድረስ Without contrast ነው አዎ ሁለት ሺህ ሰባት መቶ
እሺ አም- ልትመጡልን ትችላለህ? ሁለት ሺህ ሰባት መቶ ብር እ፣ ልትመጡ ትችላላችሁ? ሚኒሊክ ሆስፒታል ይቻላል። እሺ ከምኒልክ ነው። በዚህ ስልክ ይደወልላችሁ።
እ?
በዚህ ስልክ ይደወል ወይ
ምን አልሽኝ? አይሰማም።
በዚህ ስልክ ይደወልላችሁ።
አዎ አዎ እሺ ጠብቁ፣ ሌላ ስልክ ይደውልላችኋል።
እሺ